hello ጤና ይስጥልኝ ቤተሰብ እስራኤል ነኝ በኩል ምን ልርዳዎ
ከ voucher ወደ እንትን ወደ game ይመለሳል እንዴ?
አዎ መመለስ ትችላለህ። ኮዱን እንዴት ነው አግኝተዋል?
የሚመለሰው? voucher code ኡን እዛ account history የሚለው ስር ነው አለ አይደል?
account history ውስጥ ገብተህ voucher history የሚለው ውስጥ ታገኘዋለህ። ባለ ስድስት digit ሆኖ አንድ ፊደል ያለበት።
okay ከዛ መመለስ ይቻላል ማለት ነው።
ከዛ በኋላ deposit የሚል ትገባና አንድ አዲስ አዎ ከዛ voucher የሚል ትመርጣለህ። voucher ከሚለው ስር ኮድ የምትል ቦታ አለች፣ space ባዶ ቦታ okay ያገኘሃትን voucher code እዛ ላይ ትከትና ከስር deposit የምትለውን ስትነካ ወደ bet bet account ይመለሳል።
okay okay ሞክረውና ካስቸገረ አሳውቀን። እሺ okay okay እሺ፣ ስለደወልክ